ጤና ይስጥልን።
አቤት መልሼ ደወልኩኝ። አሁን ደውዬ ነበረ፣ ስልክ ቁጥር ሰጥተውኝ ነበር። ከአሪፍ ፔ ነው የምደውለው።
እሺ እሺ ደንበኛችን የሰጡን ስልክ ቁጥር አይነሳም። በእርሶ በኩል አናግረውልን ሊያሳውቁን ይችላሉ?
እሺ አ- ምን ልበልሽ?
እሺ ያው ተ- ከታህሳስ ሶስት ላይ በኢትዮጵያ ብሔራዊ ቲያትር አሪፍፔ የሚያካሄደው ዝግጅት ላይ መገኘት ይችላሉ ወይ አይችሉም የሚለው ዝግጅቱ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ድረስ ነው።
እንዲደውልልሽ ላድርግ በዚህ ስልክ።
እ፣ ሲደውሉልን እሺ ደንበኛችን ዘጠና ሶስት ዘጠና አምስት ላይ እንዲደውሉልን አድርጉ። እሺ፣ እናመሰግናለን። መልካም